hello
ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
አቶ አሸናፊ አዎ ነኝ።
ከዊፕላስ ሶሉሽን ድርጅት ነው የምደውለው።
ኬት ዊፕላስ ሶሉሽን እሺ እሺ።
የትራንስፖርት አዎ አዎ፣ ከዚህ በፊት ደውላችሁ ነበር።
ነግረውናል።
የሆነ ልጅ ደውሎ አናግሮኝ እ፣ ልኮልኛል። አዎ በቃ ስልክ ቁጥር እ፣ ስልክ ቁጥር የሚመዘገቡበት- message አድርጎ ምን- አዎ አዎ በቃ እሺ። አይ፣ እሺ፣ ተመዘገቡ። እ?
እ፣ እንደ አጋጣሚ ስራ ላይ ስላልነበርኩኝ አ፣ አላወረድኩትም።
በቃ እሺ።
እሺ እኔ እሺ።
አመሰግናለሁ።
አመሰግናለሁ።
መልካም ቀን እሺ